ጤና ይስጥልኝ።
ኧረ ይስጥልኝ።
ከቢጃ ኢትዮጵያ ንግድ ደውለው ደንበኛችን ደውለው ነበረ ተቋረጠቦት።
እ
መስመር ላይ ያለው
እ
ደውለ ነበረ ተቋረጠቦት። ምን ልርዳው?
አዎ ድራፍት ድራፍት ፈልጌ ነበር።
እ ደውሎ አስመዝግበው ነበር እኛ ጋር።
አላስመዘገብኩም።
ዛሬ አልመጣ